hello አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ኢየሩስ እንዴት ዋልሽ?
ደህና ነኝ። መድበል
ዮናስ እባላለሁ። ከ STEM for Kids ነበር የምደውለው።
okay።
ከ STEM for Kids Facebook ላይ የሰራሁት ዮናስ ነበረ። computer programming ለህጻናት እንትን ድምፅህ በደንብ አይሰማም፣ ይቅርታ።
እሺ ከፌስቡክ ላይ ስልክ ቁጥር አስቀምጠውልን ነበረ
እሺ።
እንድንደውሎት ለህጻናት computer programming course ኦ የሚል advertise ኦ፣ አይተው okay። ኦ አዎ አዎ፣ ልክ ነህ።
አዎ፣ እንትን አዎ።
ሌላ ስልክ ልስጥክ፣ ምክንያቱም እኔ ይሄ ብዙ እንደዚህ idea ው የለኝም እና okay ስልክ ልስጥክ።
Alright.
እሱ communication ዜሮ ዘጠኝ ስታደርገው አስራ ሶስት ቤቱ ነው ዜሮ ዘጠኝ አስራ ሶስት ስልሳ ሶስት ስልሳ ሁለት ሰላሳ ሰባት እሺ። እሺ ኢየሩስ አም- አመሰግናለሁ so እሱን ነው contact የማደርገው ከዚህ በኋላ እ፣ ኢየሩስ ናት ስልክ የሰጠችኝ በለውና አሃ።
እሱን አውራ።
alright እሺ አመሰግናለሁ ኢየሩስ እሺ እሺ እሺ